Mm-mm, Siguro siya nag-laptop. ሄሎ ጤና ይስጥልኝ። አባኮት የምላቸው እግዚአብሔር ይመስገን። አባኮት የምላቸው ምን ልርዳዎት?
ያው የቴሌቪዥን የሁለት ቴሌቪዥን ቁጥር ስለገባ እሱም በምን ሞካክሬ ነው የሚደርሰው ብዬ ልጠይቅ ነው የደወልኩት
ቴሌቪዥን ትኬት ነው እ
የቴሌቪዥን ትኬት ነው የገባላት እ
እ፣ ኮከብ ዘጠኝ ሰማንያ አምስት መንሰላል ብለው ይላኩና እ
ከዛም ሶስት ቁጥር ለመጫወት ሚላለ እሱን ሲነኩት እድሎትን ይሞክሩና ጥያቄና መልስ አለ። አንድ ቁጥርን እየነኩ እድሎትን መሞከር ነው።
እሺ።